ሄሎ ጤና ይስጥልኝ ቻፓ።
ጤና ይስጥልኝ። የ digital ID print አዝዤ የነበረ በቻፓ ክፍያ ማለት ነው
እሺ
እና ወይ tracking ኮዱን ትልክልኛል?
ሰማንያ አምስት ሰላሳ ስድስት ላይ ደውል
ሰማንያ አምስት ሰላሳ ስድስት አዎ ወይም ደግሞ ዘጠና ሰባት ሰባ ዘጠኝ ላይ
ሰማንያ የመጀመሪያው ስንት ነው?
ሰማንያ አምስት ሰላሳ ስድስት እና
ወይም ዘጠና ሰባት ሰባ ዘጠኝ
እሺ